ሰላም
ሄሎ፣ ሰላም ሰላም ጤና ይስጥልኝ።
አብረው ይስጥልኝ። የእኔ እመቤት ሰላም ነሽ?
አለን እግዚአብሔር ይመስገን።
የት ጋር ነው? ይኸውልህ ስኬት እንትን ቴክኖሎጂ ከአልረጂስተር እስከ ቅዳሜ ይደውልልሃል ተብዬ ነበር።
የማሽን ቁጥር ትነግረኛለህ?
ቲዲቢ እሺ፣ ቲዲቢ
ለሚቻል የሚሰቀል ሶስት ዜሮ ሶስት ዜሮ እሺ፣
አስራ ስድስት ሰላሳ
አስራ ስድስት ሰላሳ ደነውልኝ። እሺ እሺ፣ check አድርጌ ላሳውቅህ። አንዴ ጠብቀኝ እና እቺ ናት። እቺ እቺ